ሰላም ጤና ይስጥልን። በሽት ቤት ቤት ነው የምንረዳው።
የሆነ አንድ እንትን ነበረ አንድ ኪስ እንትን ብሎ ተቋርጦ
እሺ፣
አንዱ ደግሞ እንትን X ሆነ።
cashier ኮድ አለ።
ኮዱ ልንገርሽ እሺ፣
አስራ ሶስት አስራ ሶስት ሰማንያ አምስት አስራ ዘጠኝ እሺ፣
ዜሮ ዜሮ
ስለዚህ ልክ ሀያ አራት ሰዓት ትጠብቅና postponed የሆነው match void ከሆነ ማለት ነው ተመላሽ ይኖርሃል። ስለዚህ ሀያ አራት ሰዓት ጠብቀው።
ሀያ አራት ሰዓት ጠብቅ።
አዎ
እሺ በቃ።
በዋታው በሚ አሁን ዛ- ትላንት ስንት ሰዓት ነበረ?
እ?
ትላንት ሁለት ሰዓት ነው አስራ ሁለት ሰዓት አይደል? ትላንት አስራ ሁለት ሰዓት ነበር ጨዋታው አይደል?
አሀ።
በቃ ዛሬ አስራ ሁለት ሰዓት ማለት ነው።
ስንት አስራ ሁለት ነው? እሺ እሺ እሺ። እናመሰግናለን።
እሺ እሺ።